ጤና ይስጥልኝ አስቴ ከአሚን ባኮ ምለስቱ
ልኬልሻለሁ ቴሌግራም ላይ አየሹ
ማን ልበል ስሙት?
ዳለኝ
አዎ አይቻለሁ።
ኦኬ አ- አ- ይሄን አይደለም አቶ ደሳለኝ ስክሪንሾት አንስተው ነው የሚልኩልን።
ሁለቱንም ላኩልሽ እኮ
ስክሪንሾት ያደረጉ አዎ አይቻለሁ። እሺ ይስተካከላል። ሪፖርት አደርግልዎታለሁ አይዞሽ